ጤና ይስጥልን።
አብሮ ይስጠን። ሰላም።
እሺ ምን ልርዳዎት?
አሁን live ላይ check እያደረኩ ነበርና
እሺ
እንትን የቤት መኪና ባንክ የተመቻቸለት ቤት
ከባንክ ጋር እናመቻቻለን። ከባንክ ጋር እናመቻቻለን። ምን አሉኝ? ምን ቤት
ሀያ አራት ጠይቄ ነበረ price ኡ ባንክ ደግሞ ስንት አሉኝ? ምን ስንት አሉኝ? ቤትስ ሁለት ሺህ ስንት
ሁለት ሺ ሀያ ስንት ነበር? ሁለት ሺ አራት sorry ሁለት ሺህ አራት ሁለት ሚሊዮን ሀምሳ ሺህ ብር
ሁለት ሚሊዮን ሀምሳ ሺህ እሺ ባንክ የሚመቻቸው ስንት ነው?
ስድስት መቶ ሺህ
እሺ እሺ እሺ ድርድር ይኖረናል። እሺ እሺ